hello hello ወይ ይሰማል? እግዚአብሔር ይመስገን። እ እሺ ምን አይነት መኪና? ስዊፍት የለንም አባት ወስዷል። ለራይድ የሚሆን compact ወይ ኮሮላ ከተመቸክ
compact ስንት ነው ዋጋው?
አስራ ዘጠኝ አንድ ሚሊዮን ዘጠኝ መቶ ሺህ
ሞዴሉ እ ሁለት ሺህ ሁለት ሺህ ስንት ነው ሞዴሉ?
ስምንት ስምንት ሁለት ሺህ ስምንት ባንክ እስከ አዎ።
ስንት ይሄዳል?
እ አንድ ሚሊዮን cash ካመጣህ ቀሪውን ባንክ ይመቻችልሃል።
አንድ አንድ ድረስ አ አስገባሉ ንግድ ባንክ ነው ያለ አይችለም እ?
ንግድ አስገብተዋል እኮ ሞባይል ባንክ check እና የት ነው አድራሻሽ?
hello የት ነው መተን የሚታየው መኪና?
መጥቶ የሚታየው compact ኡን ከሆነ መስቀል ፍላወር አዎ አዎ